ሰላም ነው ፍቅር የሆነ እንትን አዲስ አበባ ነው የሚለውና ቦታውን አድራሽ ነው እንትን የቦታው የተመራራሽ አዲስ አበባ ነው የሚለው ቦታውን ቦታውን ብታሳውቂ
ለከስተመረው አልደወልክላትም ገና
አልደወልኩም ለማወቅ ብቻ ነው እሺ ኦርደር ነበር ንገረኝ እሺ ዘጠና ሰላሳ ነው
ዘጠና ሰላሳ አንድ ማናት ነው ዮሐንስ
ዮሐንስ አብርሃም ተሳሪ ወደ ላፍቶ ነው የሚሄደው። እሺ
እሺ፣ በዛው ፒኑን አስተካክልኝ። እሺ እሺ፣ ላፍቶ አይዞህ እንኳን በቃ ሼክ አድርገሽ አስተካክል። አመሰግናለሁ።